ጤና ይስጥልኝ ማኒ ባባ።
ጤና ይስጥልኝ። የሆነ መኪና አብሮ ካላችሁ ይስጥልኝ።
ልጠይቅሽ።
እሺ
ፋው ቡስተን ቲ ሰቨን ሰቨን
አቡስ የለንም። ሌላ መኪና ከፈለጉ ለብዶት አባት
የለም እሱ።
እሱ የለንም። አባት ኦኬ ሃይንዳይስ
ሀይወንዳ ያለ ማለት ነው።
በ Elantra
አዎ Elantra ውን ነው የፈለጉት።
አዎ Avante ም ቢሆን ችግር
እሱ ቁጥሮትን እንያዝና ልደውልልዎት።
okay እሺ በቃ ደውዪልኝ።
እሺ ሀያ ሀያ ሶስቱ ነው የፈለጉት ወይ- ወይስ የለጠፈ?
አይ የለጠፈ ቢሆን ችግር የለውም ግን እስከ ሁለት ሺ አስራ ሰባት አስራ ስምንት ባለው ማለት ነው።
ሞዴል አዎ ሞዴሉ እስከ አስራ ዘጠኝ
ከሁለት ሺ አስራ ሰባት
እሺ እሺ ከአስራ ከአስራ ሰባት ሰባት እስከ አስራ ጀምሮ ዘጠኝ አዎ አስራ ሰባት አስራ ስምንት
እሺ እሺ እሺ እሺ ካለ እሺ እንደውላለን።
እሺ